ሌላ ወይ
ወይ ያ
ፍቅር ነኝ
ፍቅር እንዴት ነሽ?
አለሁልህ። እንዴት ነህ?
አለ እኔ ደህና ነኝ። በጣም እስከዚህና እ አ- አርባ ዜሮ አንድ አርባ ዜሮ አንድ እሺ።
አዎ ምግብ ቤት አልታዘዝንም ደግሞ የለም ሳበን ሀገረ ምግብ እ?
ዛ ደግሞ የለም አሉ።
ምን አይተም የለም የታዘዘ ምግብ የለም እያሉ ነው አዎ
እንጂ- እንጂ ታዘው ነበረ ስለሌለ ለምን ነው ምግብ- አልታዘዝንም? አይደለም አልታዘዝንም ስንጥረት ነው ያልታዘዝን። ምግብም ደግሞ ሲጀመር የለንም አላዘዝንም
እሺ እሺ ደውዬ እደውልልሃለሁ። እሺ ማን ነው ስምህ?
ከሩቅ
ምን አልከኝ?
ነው የመጣሁት ምግቡን ለማንሳት እና እንዳትቆይብኝ ነው።
አልቆይብህም። አሁን ያንተን ነው የምትናይዘ እሺ